ሰላም ጤና ይስጥልኝ።
okay በይ okay በይ። hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ። የእኔ እናት እግዚአብሔር ይመስገን። እንደው እንዲህ ብለህ ነው የደወሉት? እባክህ ምን ነበር?
አይ እርዳታ ፈልገን ነበር።
እሺ እስኪ አስረዱኝ ጉዳዩን።
ጉዳዩ ይኸውልሽ እኔ እህ- እህቴ ናት ከነ ልጆቿ እኔ ጋር ነው ያለችው እና ከባሏ ጋር ተለያይታ ሶስት አ- ሶስት ልጆች አላት። ሁለት መንታ እና አንድ ወንድ ልጅ ሶስት ልጆች ይዛለች። እ፣ ለጊዜው ሰርታ ትበላ ነበረ። በአጋጣሚ እ፣ ቤቷንም አታለች። መኪናም ነበራት፣ መኪናዋን አታለች። አሁን ግን በችግር ላይ እና ራሷን ለማጥፋት እየታገለች ነው። ያንን እንትን ለማለት ወዴት ልሂድ በምን ጊዜ የሴቱን የእሸቱን ስንትን ሳይ ምናልባት ቢረዳ ቢረዳኝ በማለት ወደ እናንተ ልደውል ቻልኩኝ።
እሺ አሁን እኛ ጋር Donkey Tube ራሱን ችሎ ቪዲዮ የምታይ ከሆነ ራሱን ችሎ Donkey Tube የገንዘብ ድጋፍ አያደርግም። እኛ የምናደርገው የሚ- ቪዲዮ ሰርተን የሚረዱትን ሰዎች ነው የምናመቻቸው። ሰዎች ቪዲዮን አዎ።
ሲያዩት እንዲረዱ። ግን አሁን ከኛ ጋር ከአንድ ሺ አምስት መቶ በላይ ሰዎች አሉ የተመዘገቡ በጣም የታመሙ በካንሰር፣ በኩላሊት፣ በህይወትና በሞት መካከል ያሉ ከአንድ ሺ አምስት መቶ በላይ ሰዎች አሉ የተመዘገቡና አንድ አመትና ሁለት አመት በላይ ሆኗቸዋል። የእነሱን እየሰራን ስለሆነ አሁን ለጊዜው እየመዘገብን አይደለም። እሺ ስለደወሉ እናመሰግናለን። መልካም ጊዜ ይሁንልዎት።
እሺ።